ጤና ይስጥልን ዋሽንግተን ዲሲ ማማከል ጤና ይስጥልን።
አቤት
reception ኦችን ማግኘት እችላለሁ?
እ?
reception
ምን ነበር?
አሁን ደውዬ ነበር። አንቺ ትሆኛለሽ ወይ የዚህ እንትኑን የ medical እንትን result?
result ፈልገው ነው?
አዎ የምን ላብራቶሪ?
ላብራቶሪ ነው
እሺ ስልካቸው ልስጣችሁ።
ያስቸግርሽ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት እሺ ሰላሳ ሶስት
ሰላሳ ሰላሳ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ thank you